hello ለማን ለመኛችን?
አዎ
እሺ አሳር ነው።
አዎ
እሺ ደንበኛችን screenshot ላኩልን ብለን ነበረ፣ አላሳለፉልንም።
እ?
screenshot ላኩልን ብለን ነበረ በ ወደ ቴሌግራም ቻናላችን እ?
መላክ ይችላሉ ስክሪንሻት።
ለዚህ ቢብሩ
እሺ ከሲቢ ብር ወደ ቴሌግራም ቻናላችን ያስተላልፉልን የደረሱትን ነገር።
ቴሌግራም
አዎ ደንበኛችን
አዎ፣ ቴሌግራም አይሰራም። ቴሌግራም አይሰራም።
ቴሌግራም አይጠቀሙ።
አዎ ዜሮ ዘጠኝ ዘጠና ሁለት
አስራ እዛ ሶስት ደግሞ አዎ አስራ ሶስት ዜሮ አንድ ሀምሳ አምስት
አንስሩ የለም እንዲ
ምን አሉኝ?
አንስሩ የለም አንስሩ
ቴሌግራም አይጠቀሙም ደንበኛችን?
አዎ
እሺ ምናልባት ቴሌግራም የሚጠቀም ጓደኛ አሁን- ወይ የቅርብ አሁን- ሰው ካለ ምናልባት በ
ሶስት ቀኑ በዛ ሶስት ቀኑ ምንም አይገባም እንደዚህ ሲቢ ችግር ነው እሺ ደንበኛችን ስክሪንሻት አሁን ከደንበኞች አሁን ስክሪንሻት እያስላክን ቴሌ- ነው እየሰራን ተ- ያለ ነው።
ቴሌግራም ይገባ ቴሌግራም ይገባ አሁን እንደዚህ
ቴሌግራም ላይ ያስተላልፉልን ደንበኛችን የደረሱትን መልእክት